hello ሰላም ጤና ይስጥልን ቤስት ቤት
ጥያቄ ነበር።
እሺ ምን ነበር ጥያቄ?
የ spin to win virtual game ላይ virtual እሺ spinning game እንትኑ ምን ነው game ኦች ውስጥ አጣሁት።
ስፒን ስፒን ስፒን ዊን ስፒን ቱ ዊን አዎ ወይም spin አዎ፣ spin spin ለጊዜው እየተስተካከለ ነው። እሺ update እየተደረገ ስለሆነ ነው። በቅርቡ ተስተካክሎ እንትን ይላል።
በዛ ምክንያት ነው።
አዎ አዎ፣ ዋጋውም ራሱ የ- ከመጥፋቱ በፊት መጫወቻዎቹ እንትን ብለው ነበረ። መቶ ብር እሺ።
ነበር መነሻው ራሱ።
እሺ አዎ፣ እና እየተስተካከለ ነው። እሺ እሺ ያለው መረጃ እሱ ነው።
አዎ ይበዛል እንደ አስተያየትም ይሄ እ?
አንድ እንደ እንደ አስተያየት እንደ comment ም እሺ ዋጋው አሁን ሲ ቢያንስ አብ ቶሎ የ spin ኡ?
ሲመለስ እ።
አዎ መ- ያ- ለአንድ game መቶ ብር ነው መነሻ የሚለው አይ አሁን በፊት ኖርማል አምስት ነው ብር የሚሆነው።
ነበረ።
አዎ ሲመስተካከል አዎ፣ ኦኬ ሲስተካከል ኖርማል ይሆናል።
ኦኬ እሺ እሺ።
ስለደወልክ እናመሰግናለን። መልካም ቀን።
እሺ እሺ
እሺ